Hello Hello hello ሰላም ጤና ይስጥልን። እሱ ባለው ወይ ከ We Plus ነበር የምደውለው። የእኛን application አውርደህ ነበር።
We Plus እሺ እሺ አዎ። ለአሽከርካሪነት ነው ወይስ ለተጠቃሚነት?
ለተጠቃሚ እሺ ግን የተመዘገብከው አሽከርካሪዎቻችን የሚመዘገቡበት We Plus Solution Provider የሚለው ላይ ነው።
ነው okay አዎ እና ተጠቃሚ እንደ- ስለሆንክ We Plus Solution User የሚል አለ።
አሃ okay አዎ We Plus Solution User የምትለውን ከ Play Store ላይ ታወርድና register አ- ስታደርግ ጊዜ አሸናፊ የሚያደርግህን የ referral code ታገኛለህ። ከሶስት መቶ ሀምሳ በላይ game ኦች ታገኛለህ። እንዲሁም ምንሰጣቸው አገልግሎቶች ምን ምን እንደሆኑ ማየት ትችላለህ ማለት ነው።
Okay okay okay okay Thank you። መልካም ቀን ይሁንልክ።
እሺ እሺ